hello
ጤና ይስጥልኝ።
እግዚአብሔር ይመስገን። ታዳሽ እግዚአብሔር ይመስገን። ትኬት ለማግኘት ነበረ እዚህ የድሬዳዋ ከድሬዳዋ ነው የሚደውሉት?
አዎ እሺ VIP ከሆነ አምስት መቶ ነው።
እሺ፣ መደበኛ ሶስት መቶ ነው።
እሺ ተማሪ ደግሞ ከሆናችሁ ሁለት መቶ ነው መግቢያው።
እ፣ ልጆች መግባት ይችላሉ እንዴ?
ስንት ዓመታቸው ነው?
አስራ አንድ እና አስር
ማለት stand up comedy ነው የህፃናት አይደለም የሚ- የሚታየው ያለው።
አይ በቃ ምናልባት ብዬ ነው እ፣ አይ፣ እኮ እንዴት hello ማየት እንዴት የሚችሉ ከሆነ ችግር የለውም።
አይ ከዛ በታችም አለች እ፣ ይቅርባት